ሺ ምልክት ትመጣለች። በውስጥ ክፍል የከፍተቻ
ሄሎ ሄሎ፣ ተቋረጠ። ይቅርታ።
ሄሎ
ሄሎ፣
ተቋረጠ መሰለኝ።
አዎ ተቋረጠቦት። ይቅርታ። እና ሬድ ኦኔን የሚለውን ብቻ ካዘዙ ሀሪፍ ሽንኩርት ነው። ያው በጥሩ ዋጋ ነው፣ ሰላሳ ዘጠኝ ብር ኦርደር ያድርጉ ነው የምሉት።
እሺ፣ እናመሰግናለን።
ቲማቲምም አለ። በቃ ይዘዙ።
እሺ፣ እሺ።
መልካም ቀን። እሺ፣ እሺ።